Hello ጤና ይስጥልኝ Best Bet
አቤት ቤት የሆነ ብር withdraw አድርግቼ ግን አልገ- አልገባልኝም እስካሁን።
አሁን በደወልክበት ቁጥር ነው? በዚህ ቁጥር ነው?
አዎ አዎ።
እሺ check እያደረኩልህ ነው።
እሺ።
ስንት ብር ነበር?
ስድስት አምስት ሺህ ነው ስድስት ሺህ ነው?
አምስት ሺህ ብር አለ። confirm ላድርግልህ?
አዋ እንደ አንድ ሺህም
okay እሺ።
አንድ ሺህ ሁለት ጊዜ ነው ያለው
እ አይ አንድ ሺህ አዎ አለ።
አዎ ሁለት ጊዜ ነው ያለው።
የትኛው ነው ያልገባልህ?
ሁለቱም አልገባልኝም እኮ ባለ አንድ ሺህ ሁለቱም ባለ አምስት ሺህ
አንዴ ጠብቀኝ check እያደረኩልህ ነው። ቴሌ ብር ነው አይደለ?
አዎ ቴሌብር ላይ እሺ አንድ ሺህ ብሩ ገብቶልሃል። እሺ ዛሬ ያረከው ማለት ነው።
ሁለቱም
አዎ ዛሬ አግላ- ዛሬ ያረከው ሁሉም ገብቶልሃል።
እሺ ባለ አምስት ሺህ አምስት ሺህም አሁን confirm ያደርግልሃለሁ። ቼክ አድርገው
ቼክ አድርግ check አድርገው። አዎ አምስት ሺህም ገብቶልሃል።
እሺ check አደርጋለሁ።
እሺ እሺ መልካም